Hello ብሩኬ ስሪው በላችሁ ነው? እኔ ልንገርልህ እ
እሺ ንገሪኝ። Order number ማ
እሺ አንዴ ጠብቂኝ እናቴ ከይቅርታ ጋር
Combo ምንድን ነው ግን? ያቺ አንዴ ላሰራ ስልሳ ሰላሳ ዘጠኝ ነው። ዘጠና ሶስት ስልሳ ሰላሳ ዘጠኝ ዘጠና ሶስት ስልሳ ዘጠና ሶስት ስልሳ ሰላሳ ዘጠኝ ነው። Text ይገባልሽ ማለት ነው። በቴክስት ላይ ስላልሽኝ ነው።
እሺ አሁን አሰራለታለሁ። እንኪ ቀይ ኮምቦ አሰራ